ጤና ይስጥልኝ።
አብሮ ይስጥልን። አቶ አቶ ደመ
አቤት። አ- እንዴት ኖት? ሰላም ነው እግዚአብሔር ይመስገን ደህና ነኝ። አማን ነው።
አለን አለን። ከፍልኝ ትስቶ ነው ምስ ነበር ምደውሎት።
አ፣ ሴቭ አድርጌዋለሁ ስልኩን። አ፣ ትናንትና ተደውለልኝ ነበረ። በአጋጣሚ ሌላ አስቸኳይ ጉዳይ አጋጥመኝ ቀረሁኝ። ዛሬ ነገ እመጣለሁ። ነገ እሺ እሺ፣ ነገ አ፣ ነገ እመጣለሁ። ነገ እሺ እሺ እሺ። መልካም ቀን አቶ ደምስ።
እሺ፣ አመሰግናለሁ አባ እሺ